hello ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን። አቶ ጳውሎስ ነው?
አዎ ጳውሎስ ነኝ።
እንደምን አሉ? ሰላም ነው?
ደህና ነው እግዚአብሔር አለን። ከፕሪስቶን ሆምስ ነበር የደወልኩለት።
አዎ ባለፈው ደውዬ ነበር።
አዎ እውነት ነው። ቢሮ ብቅ አሉ? እንደ አንዳንድ መረጃ አገኙ?
አይ ቢሮ አልመጣሁም። ትንሽ ያለሁበት ቦታ ራቅ ያለ ስለሆነ hello ወይ እየሰማሁ ነው።
ከአዲስ አበባ ውጭ ነው ያለው።
መቼ ነው የሚመለሱት?
ትንሽ የጸጥታ ሁኔታ ትንሽ አስቸጋሪ ስለሆነ ይኸው እም።
እንትኑ ሲያልፍ ወደዛ መጣሁ። ምኖረውም ወደዛ አካባቢ ስለሆነ እውነት ነው፣ እውነት ነው። እሺ እንግዲህ ሲመለሱ ብቅ ይበሉ።
እሺ እሺ፣ መልካም ቀን።